ትነሳለህ፣ ትመጣለህ። ነው ስትወልድ ዋልኩ ዛሬ
hello፣ ወይ ሸዋዬ፣ አቤት።
ገና ቢሮ ነኝ። ላመሽ እችላለሁ። ሰርቪስ ተበላሽቶ፣
እሺ፣ ስለዚህ እንትኑ አዘጋጅ ለነገ እንዳረስክ
ስንት ስንት ነው ማድረግልህ?
አንዳንድና በሁለት
ስንት ባለ ሁለት?
አንድ ባለ ሁለት አዎ።
ሌሎ አንዳንድ ሌሎ አንዳንድ አራቱ ባ- አላ- አንዳንድ
አ አምስት ነው እንዲህ አራት ነው አራት ሶስት ባለ አንድ
ሶስት ባለ አንድና አንድ ባለ ሁለት አምስት ማለት ነው።
አ ሰዎች እንደዚያ ነው መሰለኝ። ሄደ ችግር የለም በቃ ዝም ብለሽ ባለ አንድ አንዱን አብዢው
እሺ